hello
hello ጤና ይስጥልኝ
አብሮ ይስጥልን።
ምን ልታዘዝ?
ስለ ቴሌቪዥን መረጃ ለማ
እሺ ቴሌቪዥን game ነው።
እሺ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ አዎ ከዛ ሰባት ቁጥር ይጫኑና እ አማርኛ ያርጉ ቋንቋውን እሺ
ከዛ እ ሶስት ቁጥር ለመጫወት የሚለውን እ ይጠቀሙ።
እሺ
ጥያቄና መልስና እድሉን ይሞክሩ የሚል ይመጣል። እም፣ ጥያቄና መልስ በኮይን የጨዋታ በቴት ይጫወታሉ።
እሺ
እሺ